ሄሎ ጤና ይስጥልኝ ቃል ኪዳን ከቤስት ቤት ምን ልርዳው?
እሺ አንድ የ cash record ልንገርሽና እንትን ትድግምሽ
እሺ ንገሩን። እሺ አስራ ሁለት አስራ ሁለት ሰላሳ አንድ
እሺ
አስራ ሁለት ሀያ ስምንት
እሺ አራት ቀን ያለው
no አዎ ሌላ አለ
አስራ ሁለት እሺ
ሰላሳ አንድ እሺ
አስራ አራት ዜሮ ሁለት አስራ አራት ዜሮ ሁለት እሺ ይህም አራት ቀን ያለው
እሺ አራት አስራ ሁለት ሲሆን አምስት እሺ እሺ አስራ ሁለት እሺ
ሰላሳ አንድ እሺ አስራ ሁለት ሰማንያ ሶስት ሰማንያ ሶስት እሺ ይህም ሎስት ነው።
እሺ በቃ thank you አመሰግናለሁ መልካም ቀን። እኛም እሺ እናመሰግናለን።
ለአንቺም መልካም ምሽት